hello፣ ሳሚ ተቋረጠ።
እሺ እሺ ጄሪ ቅድም እያስተካከለች እያስተካከለችልህ ነበር እና አዎ እምቢ አላት።
እሷ ከዛ ስለሆነ እሺ በቃ አሁን ምሳ ስለወጣች ነው። ትንሽ አዎ።
ጠብቀኝ እሺ፣ ስትመለስ ታየዋለች። ትንሽ ደቂቃ እም፣ እሺ እሷ አይ አች ስለሆነች እንትን አዎ እሷ ነች የምታስተካክለው።
እሺ በቃ connection ምናምን መስሏት ነበር።
እ፣ ምንም restart አር- WiFi ህን restart አድርገው ምናምን ብላህ ነበር አረከው?
ሁሉም አድርጌዋለሁ።
እ፣ ሁሉም አይነት ተመልሶ እንደዛ ነው የሚለው።
አዎ በቃ እሺ ትንሽ ጠብቀኝ እሺ፣ ስትመጣ አሳውቃታለሁ እንደመጣች ታስተካክልልሃለች።
እሺ እሺ እሺ እሺ